እታለ ወይ ሙት እ እ እ በቃ እሺ ደወልክ?
ብሎኛል። አዎ ደስ አድ- እሺ ብሎኛል።
አ እንትን በይና ይሄን ምንድን ነው ስሙን አዘጋጅለት እሺ እሺ ግብሩን ታዲያ።
የተከፈለበትን የግብር ወረቀት ፈልጊውና አ የግብሩን ወረቀት አውጪልኝ።
እሺ ትታለም እሺ በቃ እሷን የግብሯን ወረቀት ብቻ አውጪያትና አ የግብሯን ወረቀት ካርታውን
እሺ እሺ አውጣዋለሁ በቃ እነሱ እነሱ ኮፒም ካለ ይሄ ካርታው ኮፒ ካለ እሺ አደርጊና እሺ እሱን አዘጋጅለት። እሺ ሙት እሺ ታዲያ።
እሺ።